ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ እባክዎ ምን ልርዳዎት?
ሄሎ አቤት በይ ናቸው።
ሄሎ ይሰማል?
ሄሎ አሪፍ በይ ናቸው።
ምን አሉኝ ደንበኛችን?
አሪፍ በይ ናቸው።
አሪፍ ቤት ነን አዎ።
አዎ ነው። በ- ባለፈው የአቢሲኒያ ካፒታል ተጠቅመ ፊው ብር ዲፖዚት ነበረው። ከዛ አካውንት ቆርቶኛል፣ ግን እስካሁን ወደ ፊው ብር አልገባኝም። እስካሁን
እሺ ስሞትም አልነበል ደንበኛችን ስሙ ተካለኝ ሰው
ይሰማዎት?
ነው ስ- የእርስዎን ስም ይንገሩኝ።
የኔ ስም አዎ ተካለኝ ሰው ዶሳ።
ከዚህ በፊት ሪፖርት አድርገው ነበረ?
አዎ ብዙ ነው።
ኦኬ ያ- ቴክኒካል ቲሞቻችን ያ ሪፖርት አድርገናል እየሰሩበት ነው።
እስካሁን ምን ናቸው እኮ አም- አምስት ቀን
አዎ እንዴ?
እርስዎ ከቴሌ ብር ነበር ወደ ኪክ ብር deposit ያደረጉት?
አ- ቴሌ ብር አይደለም አቢሲኒያ ካርድ የ ATM card
Okay
ለ- ለ- ለዛ አሪፌ
POS ኡን ሲጠቀሙ ማለት ነው በአሪፍ ፔይ POS ሄሎ ይሰማዎታል ደንበኛችን ሄሎ ሄሎ መስመር ያሉ ደንበኛችን ይሰማውታል ለመኛችን የእርስዎ ድምፅ እኛ የተሰማን አይደለም